ይስጥልኝ ሁሉ ስፖርት ባኮ ምን ልርዳው።
እሺ ሰላም ነው።
እግዚአብሔር ይመስገን።
ትናንት የቆረጥኩት ቲኬት እ፣ ውጤቱ ስላልመጣልኝ ነው ላረጋግጥ።
ይዘውታል?
አዎ እሺ ይንገሩኝ።
ዘጠና ሁለት ሶስት ነው ቲኬቱ።
እሺ ዘጠና ዘጠና ሁለት እሺ አስራ ሶስት እሺ ሶስት
እሺ
ዝባር ሰባ
ዝባር ዝባር እሺ ጭረት ማለት ነው።
አ ዘጠና ስምንት እሺ
ዜሮ ሀምሳ አራት
እሺ ሁለተኛውን እንገሩኝ።
እሺ እቺ ሀምሳ ሁለት ሁለተኛው እም፣
እሺ እስ- እሷ ታውቃለች። እሺ እ፣ ሀምሳ ሁለት ተይውና ስልሳ ስምንት በይ
እም፣ ተሳስቼ ነው።
እሺ ስልሳ ስምንት ሰባ ዘጠኝ ሰባ ዘጠኝ ሁለት ሁለት
እ፣ ዝባር እሺ
ዘጠና ስድስት እሺ
ሁለት ሰማንያ አራት
እሺ ሶስተኛውን እንገሩኝ።
እ፣ ሶስተኛው አስራ ዜሮ አንድ ዜሮ አንድ አዎ እሺ ሰማንያ አራት ሰማንያ አራት አዎ ሁለት ሁለት
ጨረት እሺ
ዜሮ ስምንት እሺ
ዜሮ ሰባ አራት ዜሮ ሰባ አራት በኦንላይን ነው አይደለ?
አዎ በኦንላይን ነው።
እሺ አስተላልፍ ይሎታለሁ።
እሺ